ጤና ይስጥልኝ ሁሉ ስፖርት ነው እባክዎ የምንወደው
እንትን ሁሉ ስፖርት ኦንላይን ተጠ- ደንበኛ ነበርኩ።
እሺ
ከዛ አማራጮች አሁን ስለጠፉ ነው። ሲቢ ብርና ቴሌብር ነበር የምጠቀመው።
እሺ
አሁን ግን አማራጭ የለም እዛ ውስጥ እንዴት deposit ይሻላል?
ለማድረግ ፈልገው ነው ምን አልሽኝ?
deposit ለማድረግ ፈልገው አዎ አዎ
እሺ አሁን ትንሽ system ኡ ትንሽ technical የሆነ ችግር አጋጥሞ ነው እሺ ሌላ አማራጭ አለ እሱን አማራጭ የያዙ
እሺ አሁን በምነግሮት ስልክ ወደዚህ ያስገባሉ deposit ያደርጋሉ ከቴሌብሮት ላይ ማለት ነው
okay ከዛ ደረሰኙን በቴሌግራም ይልኩልናል ማስገባቶትን የሚያረጋግጥ ማለት ነው
okay okay ቁጥር ያዙ የእኛን የቴሌብር የሚያስገቡበትን
እሺ ዜሮ ዘጠኝ ሰላሳ ሁለት